hello ጤና ይስጥልን ቤት hello deposit አድርጌ ነበረ ግን የለም።
text ኡ ልከልናል ቴሌግራም ላይ
ቴሌግራም ጽፌላችሁ አልመለሳችሁልኝም። አለ ማን ልበል ስምህን
መኳንንት እ?
መኳንንት መኳንንት ማን ነው እያወራ ያለው መኳንንት
አቤት እኔ ራሴ አይ ቴሌግራም ላይ ማን ነው እያወራ ያለው ከአንተ ጋር እያወራ ያለ ሰው የለም
username ልንገርሽ አላወሩም።
እ?
እያወራኝ ያለህ ለእኔ እ እ አልመለሳችሁልኝም እኮ ነው ያልኩት። ጽፌላችሁ ዝም ነው ያላችሁ።
እሺ አንዴ ያው ብዙ transaction ስላ ብዙ text ኦች ስላሉ ነው ይቅርታ ማ- hi ትለኛለህ አንዴ እንዳገኘው text ግን
okay በምን ልጻፍልሽ? በዛው ቴሌግራም ቴሌግራም ላይ ነው ላክለን አይደለ ዜሮ ሶስት ቤቱ ላይ እኛ ላይ
አዎ።
አዎ እሱ ላይ የኔም ልጅ ሀያ ብር ነው ያለው።